ጤና ይስጥልን BestBet ረዴት ነው የምንለብሰው
በዚህ account ጠዋት አካባቢ አራት ሺህ ብር አዛውሬ ነበር። አንድ ሰዓት ተኩል ወይ ሁለት ሰዓት አካባቢ።
እሺ አንዴ ጠብቀኝ።
እሺ ወደ ባንክ ነው።
ጤና ይስጥልን BestBet አ- አቤት hello፣ ስንት ብር ነው አራት ሺህ ብር በዚህ ስልክ? ስልክ አዎ፣ በዚህ- ንገረኝ።
አስራ ሰባት ዘጠኝ አስራ ሰባት ዘጠና ስምንት ዘጠና ስምንት አርባ አራት አርባ አራት አርባ አራት አርባ አራት አዎ እሺ፣ አንዴ እሺ፣ ትክክል አድርገው።
እሺ
አራት ሺህ ብር failed ሆኖ ወደ account ተመልሷል። እሺ፣ ወደ account ድጋሜ ወጪ አዎ፣ ወጪ ማድረግ ትችላለህ።
እሺ እሺ እናመሰግናለን።
እናመሰግናለን። እሺ፣ መልካም ጊዜ